hello ሰላም ጤና ይስጥልን።
hello ሰላም ነሽ?
አለን ወንድሜ ሰላም አለ።
አለ ምንድን ነው ብሩም አልወጣም፣ አካውንቱ ደግሞ ወደ አካውንቱ ደግሞ አይመለስም።
እ
ባለፈው ቀን አንድ ነው።
እሺ አሁን እያዋራናቸው ነው። እሺ አሁን ሳንቲሞችን እያዋራናቸው ነው። ከ- ከሰዓት fix ይደረጋል ሁሉም ነገር።
ትናንትናም እንደዚህ እንደዛ ተባለ፣ fix አዎ ማን አልተደረገም።
randomly select እያደረጉ ስለሚመልሱ የነበረው ነው።
እና አሁን ምን ምን ምን ላድርግ?
እ
ወደ አካውንቱ መመለስ አሁን
ምን አልከኝ ወንድሜ? hello hello አይውድ ወይ ወንድሜ ድምፅህ እቋል እኮ
አሁን ወደ አካውንቱ መመለስ ይቻላል ወይ?
አይ ወደ እዛ ወደ ላክበት ወደ ቴሌብር ከሆነ ወደ ቴሌብር ይገባል። ትምጣ።
እሺ መቼ? አሁን ዛሬ?
አዎ ዛሬ ይስተካከላል።
ትናንትናም እንደዛ ተባለ አዎ ነበረ።
አይ ግማሹ ተስተካክሏል እኮ ያው እንደዚህ randomly select ሲያደርጉ ስለነበር ነው። እሺ
እም፣ አይ እሺ።
እሺ አባቴ።